hello ጤና ይስጥልኝ ቃል ኪዳን ከ Best Bet ምን ልርዳዎ hello
ይሰማል?
hello አይሰማም?
አዎ ይሰማል። ግን
ሰላም ምን ልርዳዎ?
እንትን Best Bet ወደ ቴሌ ብር ብር ያስገባ የፈለገ ነው። ከዛ ውስጥም አልገቡም ቴሌ ብርም ወጣው።
ወደ Best Bet ነው deposit ያደረጉት?
አዎ እሺ deposit message ኡን ቴሌግራም ላይ ላኩልን።
deposit message ቴሌግራም ላክ።
አዎ አዎ።
አይ እሺ መልካም ቀን። እሺ።